hello ሰላም ነው እንዴት ነው? አሁን ደውል አሁን ደውላን ነበር ስልሳ አምስት ሰማንያ ሰባት ላይ የቴሌቪዥን አገልግሎት ነው። ምን ነበር? አይ missed call አይቼ ነው።
አይ የደረሰ ቴሌ ነው ምናምን የሚል ነገር ደርሶኝ ምንድን ነው ምናምን ብዬ ነው ስደውል ነበር።
okay እንዲህ ጀመራችሁት ነው። ለምሳሌ በእኛ እኛ ጋር ያለው ብዙ ሽልማቶች ነው። በዘጠና ስምንት ዘጠኝ ሰማንያ አምስት ላይ star ዘጠኝ ሰማንያ አምስት መሰላል ምልክቱን ከጫናችሁ ማግኘት ትችላላችሁ ማለት ነው። ብዙ መረጃ
ነው። ምን ሽልማት መስሎኝ ነው ደውዬ ነበር።
አዎ እኮ ሽልማት ነገር ነው። ለምሳሌ coin ከገዛችሁት ነው። መጀመሪያ coin ትገዛላችሁ። coin ከገዛችሁ በዙ በሱ ኮይን ጫወታ አለ፣ የሆነ ጫወታ አለ። ያ ጫወታውን መጫወት ትችላላችሁ ማለት ነው። ከተጫወታችሁ በኋላ ደግሞ ማሸነፍ ትችላላችሁ።
ነው እንዴ?
አዎ
እሺ ወንድምሽ እሺ።